ዘጠኝ ስምንት ሚካኤል ነው የባኮም በርደው
ጤና ይስጥልኝ። ኤጀንታችሁ ነበርኩ ከጂጂ ጋር ነው ደውዬ ነበር። አሁን
ዮሴፍ
አዎ፣ ኦኬ እሺ
እ ልጁ ኤላብ ነው ምናምን የሚባለው እያዋራኝ ነበር ከቴሌግራም ላይ እሺ እሺ የካሸሌዎቹን ኮንሰርን እንዲያስተካክል ማለት ነው።
እህ
እና update አስደርግ ተብዬ አሁንም ለሶስተኛ ጊዜ ኮንሰርቱን update አስደርግ አለኝ። ለምንድን ነው
ቆይ አንዴ እሺ ኤላብ አንዴ ቆይ እሺ ዮሴፍ ላገናኝ እሺ ወይ ቤ- ቤቴሌም ካለች ወይ እሷን አያት።
ቆይ አንዴ ጄሪ ስለሆነች የምታስተካክለው ጄሪ ጋር ላገናኝክ እሺ hello ዮሴፍ ይሄኛው እኮ ኮምፒውተሩ በጣም ነው የ cashier load የሚያደርገው። አይተው ከሆነ window ምናምን ይሆናል ከሱ ችግር ነው ተብሎ ነው update አድርገው ምልክኛ
እኮ update እኮ አሁን እ፣ ስትሉኝ እኮ ለሶስተኛ ጊዜ ነው የማስደርገው ማለት ነው።
ገባኝ። ይሄ ኮምፒውተር እኮ ነው አይደል የ cashier ኡ መግቢያ ነው እየጠየቀኝ ያለው አይደለ?
አዎ ለ cashier login ለማድረግ
አዎ አይተው የ cashier- ከሆነ copy paste ስታደርገው link ኳን አያመጣውም። አሁን ልክ ትክክለኛ format ኡ ምንድን ነው? ያቺን link ስትጫን user name፣ password ማስገቢያ፣ hardware ማስገቢያ በስነ ስርዓት ማምጣት አለበት። ወይ እሺ እሺ።
ክሮሙን አጥፋውና ሌላ install አስደርግበት ማለት ይሄኛው ምናልባት ከክሮም በክሮሙን ሞክረው እሺ።
እ፣ ከ- ከ- ክሮሟ ክሮሟ ብቻ ማለት ነው።
ምን ላድርገው እሱን?
እሱን uninstall አድርገውና ሌላ download እናድርግበት ሌላ ክሮም ማለት ነው።
uninstall ላድርገው እሱን?
አዎ አዎ። እኔ አሁን okay፣ ቅድም አድርገው።
ላደረገው ስል ሆነ ጠፋ።
ቆይ load እያደረገ ነው። okay፣ እሺ። አንዴ። አዎ፣ አሁን ጠፍቷል።
ጠፋ አይደል?
አዎ፣ ሌላ ክሮም አውርድበትማ ማለት እ፣ ይሄኛው ከዚህኛው ከሆነ ሌላ ክሮም እናወርድበትና ያው
እሺ። ምን እ፣ እንትኑን አስገብቼ ሊያው የላካችሁልኝ
እስቲ ቆይማ ወይ እ፣ እኔን accept በለኝማ
እሺ አሁን መጣ
አልመጣም። የ AnyDesk ኡን አይደለም እስቲ አ AnyDesk ኡ
አልመጣም። እሱ
አንቴና ምናምን ችግር የለውም እኮ ይሄ በአንቴና መሆኑ ኬብልን ባይሆን እሱም matter አያደርግም። ኢንተርኔት ከሳበ በአንቴና የሚጠቀሙ ኮምፒውተሮች አሉ አይደለም?
አዎ እሱ ችግር የለውም። የአንቴና አይመስለኝም ችግሩ ችግሩ ከ- እኔ ዊንዶው በጣም old መሰለን እና version ኡ ያለው የክሮም ምናምን አሁን ካለው ክሮም የተለየ ነው። የእናንተ የትንሽ okay።
የቆየው ነው።
እሺ እንትኑን ግን እስካሁን አላመጣልኝ።
accept ሚል አልመጣማ።
አዎ እየሞከርኩት ነው። አንዴ እሺ። ወይሽ አሁን በምልክልክ link ላይ አለ ክሮም ኦፕሽኖች፣ እነዚህ Firefox ምናምን option ኦች አሉና በዛ link ግባና download አድርግበት። እሺ እኔ ልክልሃለው link ኡን ላንተ እኔ link ኡ እኔ ምን ቢያለኝ እ- ይሄ link ሄደ browser ላይ አንድ ኮፒ ስታደርገው download ምን ማድረግ ትፈልጋለህ ብሎ ያመጣልሃል እና Chrome ይላል። ከፈለክም Firefox ም አውርድበት ያኛውን uninstall ስላደረግነው ማለት ነው።
ጥሩ። እሺ እሺ አድርገውና አሳውቀኝ ቴሌግራም ላይ ከሰራልክ።
እሺ።
እሺ እሺ